ሰላም ጤና ይስጥልኝ። ሲሰባከው ምንድን ነው?
ጠዋት ደውዬ ነበር እና እሺ እ ይመለስልሻል ብላኝ ነበር።
ሪፈንድ አሁን አልተመለሰም።
refund ብር ነው።
እም
ይቅርታ በሀያ አምስት fail አድርጎ ነው።
እም በሀያ አምስት ነው fail ያደረገው በሀያ አምስት ማለት ነው
ከትላንት ወዳ አይደለም፣ ዛሬ ነው
fail ያደረገበት።
fail ማድረግ ሳይሆን
okay ሌላ group ላይ ተቀላቅለው እም
ኦ አዎ ጧት ላይ ያሳውቃ ነበር። እሱ እንትኖቹን check እስከምናደርግ ድረስ ነው የተቀበሉትን ሰዎች እንጂ ለአካል product ኡ እዚህ ጋር እንድል- እንድላክሎት ልጅቷ ዝግጁ አድርጋ አስቀምጣሎታለች እና ለልጅቷ አሁንም አስታውሳታለሁ ይላክሎታል።
እሺ ይቅርታ በጣም እሺ። መልካም እሺ።
እንደዚህ ከሚለው መሽ